ነው።
ጤና ይስጥልን።
ጤና ይስጥልን። communicate አድርገው ነበር የእናንተን staff። አዎ ምንድን ነው customer ኡ በጣም complain አለው በቻርጁ ጉዳይ ማለት ነው። ከሌላው በተለየ ከፍተኛ ቻርጅ ነው የሚያደርገው ሲቆረጥና ሰው በዛ የመጠቀም እንትኑ ፍላጎቱ ብዙም አይደለም እሺ ደንበኛችን እና communicate አድርገዋል ትናንትና
የእኛን team ኦች communicate አድርጓቸው ነበረ።
አዎ አዎ እሺ ደንበኛችን፣ ከዛ ውጭ ምንም አይነት ችግር አልገጠሙት።
አዎ ከዛ ውጭ ሰላም ነው።
እሺ መልካም ቀን ይሉት። እናመሰግናለን።
እሺ አመሰግናለሁ።